Genau, one second. Hello. Hello. Hello.
እኮ ንገረኝ ቦታ ሄሎ፣ አንድ ይጠብቀኝ። እሺ እ?
የት ነኝ ያለ? አንድ ይጠብቀኝ። የት ነኝ ያለችው አለ እኮ እስኪ አሁን ደውልላት ነኝ ያለ። ደውልላትና ችግር ካለ መልሰህ ደውልልኝ።
ሄሎ ሄሎ መሰረት ነኝ። ሄሎ ወዬ፣ እ፣ ይሰማኛል?
ዜና- እኔ ዝናብ ነበርና የዝናብ አልተጨመረ ወዬ
ዝናብ ነበርና የዝናብ አልተጨመረ ብዬ ሰላም ያለው እ?
የት
እ፣ ስድስት ኪሎ የት?
ስድስት ኪሎ አራት ኪሎ ነው ዝናብ ነው የታሪክ ላገር ለቲም ሊደራቸው አሳውቁሽ። ቲም ሊ- እኮ ቲም ሊደር አይደለም ኖ ኖ እኔም እኔ ስላገኘሁት ስላላገኘሁት እኮ ጥቅም የለውም። ቲም ሊደራችሁን አግኙና ለቲም ሊደራ- ሊደራችሁ ስትነግሩት ይበራላችኋል። የት ነው